Hello አንድ cashier code ልንገርሽ እሺ
አስራ አንድ
እሺ ከአንዴ አስራ አንድ
አርባ ሶስት እህ
አስራ ስድስት እህ
ሰማንያ ስድስት
እሺ ግን የዛሬ ጨዋታ ስላለው ጠብቀው እሺ እስኪያልቅ ሁሉም ታርሟል ሌላው አዎ
Okay ያለው አሁን እ፣
ሶስት ሶስት match አለው የዛሬ እሱ እስኪያልቅ እሱ እስኪያልቅ መጠበቅ አለብን Okay አንድ ውጤት ብጠይቅሽ ተባበሪ ምን አልከኝ
አንድ ውጤት ብትነግሪኝ ብትተባበሪኝ አንድ እ፣
ማለት
እ- ውጤት ብታይልኝ ብዬ ነው አንድ አራቱ ሰባት ማ- ሰባት ማች ነው አንተ የመረጥከው አራቱ አልፈውልካል ሶስቱ ግን ገና ላይቭ ላይ ስለሆኑ ጠብቃቸው
ዘጠኝ ነው እኮ ነው አይደለም ሶስት ነው የመረጥከው ማን ነው ሰባት ነው የመረጥከው አራቱ አልፈውልካል አራት የ- ሶስቱ ደግሞ ኮ- አሁን
ጀርመን ኮልን አለ አርሞታ እንዴ ኮልን
ጀርመን ኮልን በ-
ኮልን ቪኤስ ማን ሊዝ የሚል ነው ከሚዝ ጋር አዎ አዎ አርሞታል እሱን ትክክል ነው ኦኬ የኤቫርስ ስፔን ላሊጋ ሁለተኛው የኤቫን አዎ ሁለተኛው ስፔን ላሊጋ ሁለተኛው ማለት ነው
አይ እሱ ገና አሁን ነው ገና አራት ሰዓት ተኩል ላይ ነው እሱ አዎ፣ እየተጫወቱ ሁለት ተኩል እየተጫወቱ ኖ ል- ልክ ነህ ላይቭ ነው ላይቭ ላይ ናቸው ገና አልጨረሱም Okay አዎ አይ ውጤት የምትነግሪኝ አይ ውጤቱንማ ሙሉ ሳያልቅ እኮ ማወቅ አይቻልም ነው አዎ አዎ
እሺ እናት እሺ አባቴ ስለደወልክ እናመሰግናለን መልካም ምሽት እሺ ይሁንላችሁ።
እናት እሺ